ሲያርቢቲ ነው የሪ ማን መሀመድ አላየሁም አላየሁትም እ ተቆረጠብኝ አይ የምልሽ እንግዲህ የሆነውን መቀበል ነው አናማረርም አናማረርም ነው የምልሽ አዎ የሆነውን መቀበል ነው በዚህ አድርግልን ብለን ደግሞ ለምን አንልም መቀበል ነው ማድረግ አይቻልም እንደዛ ነው እሺ ተወይዘ እሺ